ሰላም ጤና ይስጥልኝ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
አዝዤ ነበረ እቃና ቆየብኝ፣ አራት ቀን ሆነ።
እሺ ቆይ ልሂድልዎት፣ እስኪ ይቅርታ።
እሺ በዚህ ቁጥር ነው ይታይሻል ወይስ ልስጥሽ ቁጥሩን?
እሺ ቆይ አንዴ።
እሺ
እስኪ እንገሩኝ ስልክ ቁጥር ዜሮ ዘጠኝ ሀያ እሺ ዘጠኝ
ዘጠኝ ሀያ ዘጠኝ ዘጠና እሺ
ሀያ ሁለት እሺ አስራ ዘጠኝ
ነጻነት ነው።
አዎ ነጻነት ምስጋና ነው።
እሺ ምን ነበር ያልመጣው?
ሁሉም
በሀያ ሽንኩርት ሶስት ቲማቲም እና ድንች ነበር ያዘዝኩት።
በሀያ ሶስት ያዘዙት
አዎ
እ location የት ነበር የሞሉት?
ሁሉ ሰፈር እዛ አለ ቴሌ እዛ ነው ሁሌ ማለት ነው። ሁሌ ስለማዝ ያው እዛ ነው የሚመጡት።
ትናንትና ደውለው ነበር።
ማንም የደወልልኝ የለም okay እርስዎስ ለእኛ ደውለው ነበር?
አልደወል አይ እኔማ ሲደውል ስለሚደወልልኝ አዎ የጠበኳችሁ ነበር እናንተ
እሺ ሁለት ደቂቃ ይታገሱኛል። መቼ ደውል ደውይልኝ እሺ።
እሺ እሺ